ጤና ይስጥልኝ ቴስኮር ሴንተር ምን ልርዳዎት?
አብሮስልን ሰላም ነው። ልትች መረጃ ብለው ፈልጌ ነበረ እሺ ከየት ወዴት ነው?
ከጅማ ወደ አዲስ አበባ እሺ ለመቼ?
ለነገ እሺ ለአንድ ሰው ነው?
አ
እሺ እያየሁሎት ነው እ?
እያየሁሎት ነው እሺ
እሺ ከጅማ ወደ አዲስ አበባ ለነገ እሁድ ማለት ነው ከሰብ- ከአምስት ሰዓት ጀምሮ አራት በረራዎች አሉ። አራት ሶሪ አራት ሰዓት ከሩብ ጀምሮ አራት በረራዎች አሉ።
ስንት ሰዓት?
ስንት ሰዓት ነው የሚፈልጉት? ወደ ጠዋት ነው ከሰዓት
እ፣ ከዛም በኋላ ሰ- ከሰባት ሰዓት ከሀያ አምስት እና አስራ አንድ ሰዓት ከሀያ አምስት አለ ሰባት ሰዓት ከሀያ አምስት ላይ
ሶስት ሺ ስምንት መቶ ሀምሳ አራት ብር
እሺ እ፣ እና እንዴት ነው እ፣ ይሁንሽ።
ሊያዝሎት።
ያዥ አከፋፈሉ እንዴት ነው?
ይሄ ስልኩ ቴሌግራም አለው?
ቴሌግራም አለው። በዚህ ሳይሆን በሌላ ስልክ አለኝ። በሌላ ስልክ ነው።
እሺ ይሰጡኛል። እሱ ስልክ ቴሌግራም ላይ ብሩንና የሚከፍሉበትን account ልክሎታለሁ።
እሺ ከዛ ሰላሳ ሁለት ከከፈሉ በኋላ screenshot ኡን ደግሞ መልሰው ይልካሉ። ከዛ ትኬቶትን ልክሎታለሁ ሰላሳ ሁለት እ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት አርባ አምስት አርባ አምስት ሀያ አንድ አርባ ሁለት ሀያ አንድ አርባ ሁለት አይ እሺ እሺ ስሙ ይንገሩኝ። መንገደኛ መታወቂያ ላይ ያለ ስም ዜሮ ታምሩ ባይሆንም
ኪሮስ ካሮ
እ ካሮ ካሮ ካሮ አ spelling ኡን ይነግሩኛል?
ካ ኬ እ አ አር ኦ
ኬኤ አር ኤ
ኬ በቴሌግራም ልላክልሽ። በቃ ወይሽ በቴሌግራም አይበይልኝና እሺ እሺ ሙሉ ስም ይላኩልኝ እዛ ላይ እሺ እሺ